ሄሎ ጤና ይስጥልን Best Bet አዎ አዎ ሄሎ እሺ ጤና ይስጥልን Best Bet አዎ cash out ገንዘብ cash out አልኩትና አሁን pending ነው የምትለው deposit ውስጥም የለችም ቴሌብርም አልገባችም
እሺ የ Best Bet ቁጥር የደወልክበት ነው አይደለም ሌላ ነው እሺ ንገረኝ Best Bet ዜሮ ዘጠኝ ዜሮ ዘጠኝ አንድ እሺ
ጤና ይስጥልኝ አ- ሀሚድ ልርዳ
አዎ cash out ገንዘብ አልኩትና ዲፖዚትም አልገባችም እ፣ ቴሌብርም አልገባችም ዲፖዚትም ወጣበች ወደ ቴሌብርም አልገባችም ወደ Best Bet ወደ አዎ ቴሌ ብር Best Bet አዎ Best Bet ውስጥ ነች እ፣ deposit አል- deposit ውስጥ Okay።
አወጣ አልገባችም ቴሌብርም አልገባችም
ማለት withdraw ነው deposit ነው ወደ እ፣ Best Bet withdraw ነው ወይስ withdraw- ከቤት withdraw ቤት ውጪ?
withdraw ነው ያልኩት
okay withdraw አዎ የ Best Bet ቁጥርን ንገረኝ እሺ check እ፣ ላድርግ ዜሮ ዘጠኝ እሺ ሀምሳ ስድስት እሺ
እ፣ ሀያ ሰ- ሀያ አምስት እሺ
የ Best Bet ነው አይደለ አዎ አዎ ዜሮ ዘጠኝ አስራ አምስት
እሺ አስራ አምስት ዜሮ አምስት እሺ ሰባ ስምንት ሰላሳ ስምንት ሰባ ሰባ ስምንት እሺ ቀጥል አስራ ሶስት
እሺ ስንት ብር ነበር
ስድስት መቶ
እሺ check እያረኩልህ ስለሆነ ጠብቀኝ መስመር ላይ እሺ